ሄሎ ጤና ይስጥልኝ።
ምንድነው?
ትላንት ደውዬ ነበረ። ብር ከትላንት ወዲያ ልኬ አየር ላይ ቀርቶ ነበር። ወደ ሁሉ ስፖርት እሺ፣ ቴሌግራም ላይ ልከውልን ነበር ትናንት።
አዎ ልክ ነበር።
ምን ልበል ስምዎትን?
ዘካሪያስ
ዘካሪያስ ማን ነው የሚለው?
ሰይፍ
deposit ነው።
አ deposit አድርጌ አየር ላይ okay።
እሺ፣ ድጋሚ እንዲታይሎት አድርጌያለሁ። ይስተካከልሎታል።
እሺ